ሄሎ ሄሎ ጤና ይስጥልኝ። ቤት ቤት ነው የምንረዳው?
ቤት ቤት ለመክፈት ነበረ በአዲስ ስልክ እና እምቢ ብሎኝ
ምን አሉኝ?
ለመክፈት ነበር account ለመክፈት
እሺ ቤት ቤት dot bet ላይ ሄዱና
እ የት ቤስት ቤት dot bet
ቤት ቤት dot bet እ አዎ፣ እዛ ላይ ስልክ ቁጥርና password ነው የሚያስገቡት። password ሲያስገቡ capital letter፣ small letter፣ ቁጥርና symbol መኖር አለበት እና በትንሹ ስምንት መሆን አለበት ብዛቱ።
ስምንት እኮ እንትን send ምናምን ስለው ስልኩ ዘጠኝ እሺ እንትን አይልም ስልክ ዘጠኝ ምናምን ቁጥርና ብዬ ነው password ነው የሚያስገቡት። አዎ password ሲያስገቡ እንዳልኩት ነው capital letter፣ small letter፣ ቁጥርና symbol መኖር አለበት። ምልክቶች እንደሱ አድርገው ይሞክሩትና ካልሰራ ያሳውቁ።
እሺ መልካም ቀን